ሄሎ ጤና ይስጥልኝ ቤት ቤት ገላስ ቤሲምቢ ጫወታና ስልሳ ሺህ አለ በና ምን አልከኝ?
ስልሳ ሺህ አለ በና
ምን በ- ጫወታ አዎ በቴሌ ብር ላስገባ ነው ደ- እ- ጃክፖት ነው ያሸነፍከው? ምንድን ነው ያሸነፍከው?
አዎ አዎ በአገቢ አዎ በገቢ ነው እ- ጃክፖት አሸንፈ ነው? ይቅርታ አዎ አዎ አዎ ጫወታ ነው
እሺ፣ ትኬቱ ልከህልናል ቴሌግራም ላይ አዎ እኮ ልክ ነው እሱ
እሺ፣ አልገባል ማለት እሺ፣ የጃክፖት ነገ ነው የሚገባው አይ፣ ተብሏል። እም፣ ስ- መቼ ይገባል ነገ ይገባል ተብሏል። የጃክፖት ከሆነ ስንት ሰዓት ነው እ እ ነገ ስንት ሰዓት ነው የሚገባው?
ነገ ይጠብቁን ነው ያሉልን። እስከ ነገ ይገባላቸዋል ተብለናል እና ት- እስከ ነገ ጠብቁን። እሺ።
ይጠብቃል አዎ አዎ አሁን አይገባም አሁን አይገባም፣ ነገ ነው ያሉን። እኛ አሳውቀን ነበረ፣ ነገ ይገባላቸዋል ተብሏል። እሺ ስንት ሰዓት ነው ነገ
ሰዓቱን እንኳን አልነገሩንም፣ ነገ እንደሚገባ ነው የነገሩን።
እሺ እሺ እሺ ዝም በል።
እሺ፣ መልካም ምሽት።
እሺ